ነው ትምህርት ቤት
deposit እምቢ አለኝ።
ምን ይልሃል?
በአዋሽ ብርም በቴሌ ብርም limit አልፏል ነው የሚለው።
limit
አዎ።
limit እያልክ ነው?
እም።
እስቲ አንዴ እንትን ትልልኛለህ? screenshot አድርገህ ትልክልኛለህ?
እሺ።
እሺ፣ ላስቸገረ። እሺ፣ ስለደወልክ እናመሰግናለን። መልካም ምሽት።